हेलौ
हेलौ दैमारि
हेलौ आबैथा इस्तामा እ መጥቶን ዩቲዩብ ነው የምንሰራውት
እሸቱን ፈልጌ ነበረ።
እሸቱን በቀጥታ ማግኘት አይቻልም። ጉዳዩን ይንገሩኝና እኔ ለሚመለከተው ባለሙያ አስተላልፋለሁ።
እሺ ቀጠሮ ማስያዝ ነው ይቻላል ወይስ
በምን ጉዳይ ነው የፈለጉት? እሸቱን በግል ጉዳይ ላወራው ፈልጌ ነበር።
የግል ጉዳይ ከሆነ ኢሜል ማድረግ ይችላሉ፣ ወይም ደግሞ ይንገሩኝና ለሚመለከተው ባለሙያ አስተላልፋለሁ። ከዛ መልስ የግል ጉዳይ ከሆነ ኢሜል ማድረግ ይችላሉ። ኮሜዲያን እሸቱ ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን ቀጥታ እሱን ማግኘት አይቻልም።
okay ኢሜል ማድረግለት እንዴት እንዴት ነበረ?
ኮሜዲያን እሸቱ at Gmail dot com ብለሽ ኢሜል ልታደርጊለት ትችያለሽ።
ኮሜዲያን እሸቱ
at Gmail dot com በእንግሊዝኛ።
እሺ፣ አመሰግናለሁ።
እሺ፣ እሺ።